ጤና ይስጥልኝ ከአምቡላንስ ቢሮ ነው የምደውለው?
ሰላም ነው ከሜዲስታር ክሊኒክ ነበር የምደውለው።
እሺ
የሆነ patient አለ ወደ ICMC የሚሄድ
ICMC እሺ
ኦክሲጅን ይፈልጋል cardiac case አለው ክትትሉ እዛ ስለሆነ ወደዛ እንድትወስዱልን ነበር
ስንት ሊትር ኦክሲጅን ላይ ናቸው?
ሁለት ሊትር
conscious ናቸው?
አዎ conscious ናቸው desaturate ያደርጋሉ off ሲሆን ሰባ ሰማንያ ስምንት ሰባ ስምንት ሰባ አካባቢ ይገባል
እሺ የ ICMC ደውላችሁ confirm ያደርጋችኋል ይቀበሏችኋል?
አዎ እዛው ስለሆነ ክትትላቸው ይቀበሏቸዋል
እሺ ጀሱን ድብላኝ ነበረ ሌላ ነው ይሄ?
ምን ጀሱን ድብላኝ ነበር ተሳስታ ነው?
አዎ ተሳስታ ነው አይ እሺ ICMC አዎ ወደዛ ተቀይሯል ክትትላቸው
እሺ ሂሳብ ወጥቼ መልሼ እደውልልሻለሁ okay እሺ